ሄሎ ጤና ይስጥልን።
ሄሎ እሺ ጤና ይስጥልን ሰላም ነው?
ሄሎ withdraw አድርጌ ነበረ ገንዘብ አልገባልኝም።
እስኪ ቁጥሮቱን ንገረኝ።
ዘጠኝ ሀምሳ አምስት ሀያ አንድ double ሰማንያ ሁለት
ሰማንያ ሁለት ሰማንያ ሁለት ነው።
አዎ አዎ
ስንት ብር ነው ያደረጉት?
ሁለት ሺህ አምስት መቶ ሁለት ሺህ አምስት መቶ ሺህ ብር
አስር ሺህ ብር ነው አጠቃላይ።
አራት ጊዜ ያው
ወዴት account ነው? ወደ ቴሌብር ነው።
ወደ ቴሌብር
እሺ ትንሽ ደቂቃ ይጠብቁት ይደረጋል። እሺ
ችግር የለውም።
እሺ እናመሰግናለን። መልካም ቀን።
Thank you.